አዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና
የአዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና
የአዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና
የአዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና የምስጋና ቃል ይፈልቃል ከልቤ ደጅሽ ቆሜያለሁ ፍቅርሽን ተርቤ የጌታዬ እናት ድንግል ነሽልኝ ማረፊያዬ ነሽ የምታጽናኝኝ
የአዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና በስስት ጠርቶሽ አይጠግብም ምላሴ ልዘምርልሽ ይታደስ መንፈሴ ከምናገረው ከማወራው በላይ ልዩ ነሽ ለኔ ሙለ አዶናይ
የአዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና በረከታችን የድሆች መጽናኛ የክብራችን ዘውድ የሕይወት መገኛ በልቦናችን ታትመሻልና እንገኝልሽ በልዩ ምስጋና
የአዲስ ኪዳን ኪሩብ ሬሬተህልና ቤተልሔማዊት የእስራኤል መና እመቤቴ ሆይ ነይ በደመና እመቤቴ ሆይ ነይ በደመና
የአዲስ ኪዳን ኪሩብ